ሄሎ ሰላም ጤና ይስጥልን።
እንትን ዊዝድሮ ግቼ አልገባልኝም።
አሁን ነው?
አሁን
እሺ፣ ቤት ቤት ስልክ ነው።
አዎ፣ በዚህኛው በራስ ቁጥር አዎ።
መስመር ላይ ጠብቀኝ። እሺ፣ ስንት ብር ነው አባ?
አራት ሺህ አምስት መቶ ብር
ብሩኬ ዳግም ካሸር እያለ ነው።
እም?
ሶሪ፣ ቆይ አንዴ መስመር ላይ ጠብቀኝ። በዘጠኝ ነው በዜሮ ዘጠኝ ነው የምትጠቀመው?
ዜሮ ዘጠኝ ዜሮ ዘጠኝ
ያው አሁን ገብቷል። እሺ፣ መልካም ምሽት።
እሺ እሺ